የጠላት ባንዲራ ተወግዶ የሀገራችን ሰንደቅ ዓላማ የተውለበለበባት በታላቁ ኩራት የምናከብረው ብሔራዊ በዓላችን ሚያዝያ 27 መልካም አርአያነቱ ከትውልድ ወደ ትውልድ መተላለፍ አለበት ሲሉ ፕሬዚዳንት ተሾመ ሙላቱ አስገንዝበዋል። የሀገር ሉዓላዊነትና ነጻነት በተደጋጋሚ ቃል የሚገባበት ልዩ የታሪክ ቀን ነው ሲሉም ፕሬዚዳንቱ አሳስበዋል። ወጣቱ ትውልድ የዚህን ዕለት ታሪካዊነት በውል አያውቅም የሚሉም ተሰምተዋል። መለስካቸው አምሃ ዝርዝር አለው።
ከዚያም ነው ደንበሩ። ኧረ ተው ተመለስ፣ ኧረ ተው ተመለስ። ከዚያው ነው ደንበሩ። አባት ያባጀውን ታፈርሳለህ አሉ።
ቀረርቷቸውን የሰማችኋቸው አረጋዊ አባት ለሰባ አምስተኛ ጊዜ በአልማዝ ኢዮቤልዩ ደረጃ የሚታሰበውን የዛሬውን የድል በዓል ለማክበር አዲስ አበባ አራት ኪሎ ላይ ከቆመው የድል ሐውልት ዙሪያ ከመሰል አባትና እናት አርበኞች ጋር ተገኝተዋል። ይህንን ከዛሬ 75 ዓመት በፊት የኢትዮጵያ አርበኞች በፋሽስት ጣሊያን ወራሪ ሰራዊት ላይ የተቀዳጁትን ድል ለማክበር በዚህ ስፍራ የተገኙት የአገሪቱ ፕሬዚዳንት ዶክተር ሙላቱ ተሾመ ንግግር አድርገዋል። ዶክተር ሙላቱ ባሰሙት ንግግር በታሪክ ወደ ኋላ ተመልሰውም የአድዋን የድል ታሪክ በማስታወስ ኢትዮጵያውያን በሁለቱም ጦርነቶች ያደረጓቸው ትግሎችና የተቀዳጇቸውም ድሎች ለዓለም ነጻነት ወዳድና የተጨቆኑ ሕዝቦች ሁሉ መልካም ምሳሌዎች ሊሆኑ ይችላሉ ብለዋል። በተለይም የዛሬውን የድል በዓል አስመልክተው ለኢትዮጵያውያን በሙሉ ምን አይነት ዋጋ እንዳለው ገልጸዋል።
ፋሽስት ጣሊያን በአድዋ ጦርነት የተከናነበችውን ሽንፈት ቂም በቀል ለመወጣት ከአርባ ዓመታት ዝግጅት በኋላ ሀገራችንን ለመድፈር ባደረገችው የግፍ ወረራም በፋሽስት ጣሊያንና በኢትዮጵያውያን መካከል የተደረገው የአምስት ዓመት የቀን ተሌት ውጊያም ወራሪውን ፋታ በማሳጣት ባልበገር ባይነት በተደረገ ተጋድሎ የዛሬ 75 ዓመት በዚሁ ቀን የጠላት ባንዲራ ተወግዶ የሀገራችን ሰንደቅ ዓላማ የተውለበለበበት ዕለት በመሆኑ በታላቅ ኩራት የምናከብረው ብሔራዊ በዓላችን ነው።
ፕሬዚዳንት ሙላቱ ተሾመ በዚሁ ንግግራቸው ይህ የአርበኝነት ትግል አገርን ከትውልድ ወደ ትውልድ ያስተላለፈ መሆኑንም ጠቁመዋል።
በጀግኖች አያቶቻችንና በመላው የሀገራችን ሕዝቦች አልደፈር ባይነትና መስዋዕትነት ያገኘነው ድል እናም አያት ቅድመ አያቶቻችን ለፋሽስት ጣሊያን የዘመናዊ መሳሪያዎች የግፍ ጭፍጨፋ ሳይበገሩ በጽናት ያደረጉት ተጋድሎ አገራችን ኢትዮጵያ ለቀጣዩ ትውልድ ለማስረከብ ያስቻለ ከመሆኑም በላይ የዓለም ጭቁን ሕዝቦችም ከብሪተኛ የቅኝ ገዢዎች ወረራ ራሳቸውን እንዲከላከሉ የድል መንገድ ማሳያና አቅጣጫ አመላካች ሆኖ አገልግሏል ለማለት እንችላለን።
ይህን ዕለት ልዩ ያደርገዋል ያሉትንም ዶክተር ሙላቱ ተሾመ እንዲህ ገልጸውታል።
ይህ ዛሬ የምናከብረው ሰባ አምስተኛው የድል የአልማዝ ኢዮቤልዩ በዓል ኢትዮጵያውያን ለነፃነታቸውና ለሉዓላዊነታቸው መከበር ያደረጉትን ተጋድሎ የምንዘክርበት እንደመሆኑ መልካም አርአያነቱንና አስተማሪነቱንም ከትውልድ ትውልድ እየተቀባበል ለማስተላለፍና ኢትዮጵያ ሀገራችን በልጆቿ አኩሪ ተጋድሎና መስዋዕትነት ታፍራና ተከብራ ለዘላለም እንድትኖር ደግመን ደጋግመን ቃል የምንገባበት ልዩ የታሪክ ቀን ነው።
የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቴ መስፍን በበኩላቸው ደግሞ ባደረጉት ንግግር የዚህ ትውልድ የአርበኝነት ቅኝት ምን መሆን እንዳለበት አመላክተዋል።
አሁን ያለውም ሆነ ተተኪውና ታሪክ ተረካቢው ትውልድን የጀግኖች አርበኞች አባቶቻችንንና እናቶቻችንን መልካም አርአያነት በመከተል አገሩን በልማት ጎዳና መርቶ ሲያበለጽግ ነው። የሺህ ዓመታት የነፃነት ባለቤት መሆናችንን ከድህነትና ከኋላ ቀርነት ነፃ ሆነን በዓለም ፊት ማስመስከር ሲቻል ብቻም ነው። ያለውና የሚመጣው ትውልድ የአርበኝነት መንፈስ በዚህ ረገድ መቃኘት ይገባዋል እላለሁ።
ልጅ ዳንኤል ጆቴ መስፍን የቀድሞውን አርበኞችን ዋጋ ለማክበርም ሆነ አርአያነታቸውን ለመከተል መደረግ ያለበትንም ዘርዝረዋል። እንደሳቸው አባባል የአርበኝነት ታሪካችንና የአርበኞቻችን ገድል በተከታታዩ ትውልዶች ዘንድ ዘልቆ እንዲቆይ ሁላችንም ባለድርሻዎች ኃላፊነታችንን ልንወጣ ይገባል ይሉና በተጨማሪም የጥንታዊት ኢትዮጵያ ጀግኖች የአርበኝነት ተጋድሎ በዘመን ተገድቦ እንዳይከስም ለሕያውነቱና ለዘላቂነቱ ዋስትና የሚሆኑ ነባር መታሰቢያዎችን ስናቆም የቆሙትንም ቅርሶች በአግባቡ ተንከባክበን ለቀጣይ ትውልዶች ማስተላለፍ ስንችለው ብለዋል። ከዚህም ጋር አያይዘው በፋሽስት ኢጣሊያ የወረራ ዘመን የተፈጸመው ጭፍጨፋ ሰላማውያን ዜጎችንና የሃይማኖት አባቶችንም የጨመረ እንደነበር አስታውሰው የሁለቱ የሃይማኖት ሰዎችንም ስም አንስተው ነበር።
እነዚህም ተጠቃሾች ብፁዕ አቡነ ጴጥሮስና ብፁዕ አቡነ ሚካኤል ይገኙባቸዋል። እነዚህን ሁለቱ አበው ስናነሳ የብፁዕ አቡነ ጴጥሮስ ሕያው ስም መታሰቢያ ሐውልታቸው በአዲስ አበባ ከተማ በሚገኘው ማኅበራችን በተሳተፈበት ኮሚቴ ታድሶ በስፍራው ተተክሎ ማየታችን ያኮራናል። በዚሁ ተመሳሳይ የብፁዕ አቡነ ሚካኤል ሐውልት በኦሮሚያ ክልል በኤሉባቦር ዞን በጎሬ ከተማ በኢትዮጵያውያን ፍቅርና ርብርብ ቆሞላቸዋል። የብፁዕ አቡነ ሚካኤል የመታሰቢያ ሐውልት ግንቦት 14 ቀን 2008 ዓ ም ቅዱስ ፓትርያርኩ ብፁዕ ጳጳሳትና የአርበኞች ማኅበር አባሎች በሚገኙበት በጎሬ ከተማ ይመረቃል።
ሚያዝያ 27 ቀን የሚከበረው ይህ የድል በዓል ለአያሌ ዓመታት በቀዝቃዛ መልኩ ሲከናወን ለመኖሩ ማንም የሚያውቀው ነው። የዛሬውም ክብረ በዓል ካለፉት ዓመታት የተሻለ ነው ቢባልም የቀድሞውን ድምቀቱን ላየ እዚህ ግባ የሚባል አልነበረም። ዛሬ በበዓሉ ስፍራም የነበረው ሕዝብ ብዛት ይህንኑ የሚመሰክር ሀቅ ይመስላል። ለማስታወስ ያህል ይህ በዓል በደርግ ዘመን አንድ ወር ቀደም ብሎ መጋቢት 28 ቀን ይከበር እንደነበረ አይዘነጋም። የጥንታዊት ኢትዮጵያ ጀግኖች አርበኞች ማኅበር በዓሉን አስመልክቶ ያሳተመው አንድ መጽሔት ወጣቱ ትውልድ ይህንን ዕለትና ሌሎችንም ታሪካዊ ዕለቶች ጨርሶ እንደማያውቃቸው ምሳሌዎች እያቀረበ ያስረዳል። ፕሬዚዳንቱ ዶክተር ሙላቱ ተሾመ እንዳሉት ኢትዮጵያ ሀገራችን በልጆቿ አኩሪ ተጋድሎና መስዋዕትነት ታፍራና ተከብራ ለዘላለም እንድትኖር ደግመን ደጋግመን ቃል የምንገባበት ልዩ የታሪክ ቀን እንዲሆን ወጣት ኢትዮጵያውያንን ብቻ ሳይሆን ሕፃናትንና ታዳጊዎችን የኢትዮጵያን ታሪክና ኢትዮጵያዊ ብሔረተኝነትን ማስተማርና መኖር ግድ ሳይል አይቀርም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ